ከወጥነ የአእመረ ሰራዊት አእመረን የመሰለ ግስ በትንቢት መነሻው በአስራው ይዋጣል። አስራው ተከታዩ ሳድስ የነበረ ግዕዝ ይሆናል። በዘንድና በትእዛዝ አስራው ራብዕ ግሱ ፍጹም ሳድስ ይሆናል። ይህም አእመረ የአምር ያእምር ያእምር በማለቱ የሚመስለውን ሁሉ ያሳያል። አድለወን አጥረየን አመንተወን አመክነየን አመድበለን አንቀልቀለን አንስሐስሐን አቅየሃየሃን አስተሰናአለን የመሰለ ግስ ሁሉ በትንቢት በዘንድ በትእዛዝ መነሻው እየተዋጠ አስራው ፍጹም ራብ ይሆናሉ። በአካሄድ ግን አይስማሙ። አድለወን የመሰለ ግስ ወ መድረሻው ስለሆነ በካዕብ ከመጉረዱ በቀር በቀረው እንደ ቀተል ይረባል። ይህም አድለወ ያደሉ ያድሉ ያድሉ በማለቱ የሚመስለውን ሁሉ ያሳያል። በዚህ አስራው ራብ እንደሆኑ አስተውል። አጥረየን የመሰለ ግስ መድረሻ ስለሆነ በሳሊስ ይጎርዳል እንጂ በቀረው እንደ አድለው ይረባል። አመንተወን አመክነየን አመድበለን የመሰለ ግስ በርባ ጊዜ አካሄዱ አንድ ነው። ይህም አመንተወ ያመነቱ ያመንቱ ያመንቱ አመክነየ ያመከኒ ያመክኒ ያመክኒ አመድበለ ያመደብል ያመድብል ያመድብል በማለቱ የሚመስለውን ሁሉ ያሳያል። አንቀልቀለን የመሰለ ግስ በትንቢት መነሻውን ሳድስ መሐሉን ግዕዝ የመድረሻውን መሪና መድረሻውን ሳድስ ያደርጋል። በዘንድና ትእዛዝ መነሻው ሳድስ ተከታዩ ግዕዝ የቀረው ሳድስ ይሆናል። ይህም አንቀልቀለ ያንቀለቅል ያንቀልቅል ያንቀልቅል በማለቱ የሚመስለውን ሁሉ ያሳያል። አንስሐስሐን የመሰለ ግስ በዘንድና በትእዛዝ የመነሻውን ተከታይ ራቢ ያደርጋል። በቀረው እንደ አንቀልቀለ ይረባል። ይህም አንስሐስሐ ያንሰሐስህ ያንሳህስህ ያንሳህስህ በማለቱ የሚመስለውን ሁሉ ያሳያል። አቅየሃየሃን የመሰለ ግስ በትንቢት መነሻውን ሳድስ ተከታዩን ራብዕ መሐሉን ግዕዝ የመድረሻውን መሪና መድረሻውን ሳድስ ያደርጋል። በዘንድና በትእዛዝ እንደ አንሳሳሃ ይረባል። ይህም አቅያ ያሃ አቅያሃ ያሃ ያቅያሃይህ ያቅያህይህ ያቅያህይህ በማለቱ የሚመስለውን ሁሉ ያሳያል። አስተሰናአለን የመሰለ ግስ በትንቢት ተከታዩንና መሐሉን ግዕዝ የቀረውን ሳድስ ያደርጋል። በዘንድና በትእዛዝ ተከታዩ ብቻ በግዕዝ ተከታዩ ብቻ ግዕዝ በቀረው ሳድስ ይሆናል። ይህም አስተሰነአለ ያስተሰናእል ያስተሰንእል ያስተሰንእል በማለቱ የሚመስለውን ሁሉ ያሳያል። ከአእመረ ሰራዊት ቀበያው በጠን ተውሃውሃን የመሰለ ግስ በመነሻው አ ስለሌለ አስራው ፍጹም ግዕዝ ይሆናል። ቀበያው በጠን የመሰለ ግስ በትንቢት መነሻውንና ተከታዩን ግዕዝ መሐሉን ራብዕ ግዕዝ የመድረሻውን ተከታዩን ግዕዝ መሐሉን ራብዕ እና ግዕዝ የመድረሻውን መሪና መድረሻውን ሳድስ ያደርጋል። በዘንድና በትእዛዝ በመሃል በትንቢት ግዕዝ የነበረውን ሳድስ ያደርጋል። በቀረው እንደ ትንቢቱ ይረባል። ይህም ቀበያው በጠ ይቀበያወብ ይቀበያወብጥ ይቀበያውብጥ ይቀበያውብጥ በማለቱ የሚመስለውን ሁሉ ያሳያል። ይህንን ደግመዋለሁ፣ ይቅርታ። ይህም ቀበያውበጠ ይቀበያወብጥ ይቀበያውብጥ ይቀበያውብጥ በማለቱ የሚመስለውን ሁሉ ያሳያል። ተዋሃውሃን የመሰለ ግስ በትንቢት መነሻውን ሳድስ መሐሉን ግዕዝ የመድረሻውን መሪ ራቢ ያደርጋል። በዘንድና በትእዛዝ ሳድስና ራብ ያቀላቅላል። ይህም ተዋሃዋሃ ይትዋሃዋህ ይትዋህዋህ ይትዋህዋህ በማለቱ የሚመስለውን ሁሉ ያሳያል። ተፈጸመ የአእመረ ሰራዊት